ጤና ይስጥልኝ ቪኦኤ ኢትዮጵያ የደነኝ እባክዎ ምንድነው?
hello ጤና ይስጥልኝ ይሰማል ደንበኛችን አዎ ይሰማል። አባዲና ሬዲዮ መገናኛ ወደ ሩፋኤል አካባቢ እ ፍሪጁ ተበላሽቶ ነበር። ትንሽ ጩኸት ምናምን አለው እና ስልካችሁን ሰጥቶን ነበረ ፍሪጅ የሚያየው መጥቶ እሺ ደንበኛችን የቪኦኤ ID ወይ TIN number ይነግሩኛል?
TIN number የለውም። የክበብ ነው የህዝብ ክበብ ነው የፖሊስ ክበብ።
እሺ በምንድን ነው መለያ ቁጥሩ በ- ወይ በስልክ ቁጥር ካለ ስልክ ቁጥር ይነግሩኛል?
ስልክ ቁጥር በ አዎ ዜሮ ዘጠኝ አስራ አስራ ሶስት አስራ ሶስት ስልሳ ስምንት ስልሳ ስምንት ስልሳ አንድ ስልሳ አንድ ሀያ ሁለት ሀያ ሁለት እሺ አዎ እሺ መስመር ላይ ጠብቁኝ አንድ ጊዜ እሺ